ወይ መስፍን ነሽ? ወይ አዎ መሰረት ነኝ። እንዴት ነህ?
አለሁልሽ። ይኸውልሽ ምን መሰለሽ ከስተመር ማለት ነው እሺ
ፒያሳን እንኳን አልፈህ ፒያሳን አልፈህ አ- አቡነ ጴጥሮስ አደባባይን አልፈህ ወደ አስኮ መንገድ ላይ ነው አለችኝ። በእናትሽ ኤሮፕሌኑን አድርግልኝ በማርያም እንዴ
ኮሪደር ነበሩ ንገረኝ። ከየት ነው የሚነሳው?
ከቻኖሊ ኮሎምፒያ
ኮሎምፒያ ኦርደር አዎ።
ነበሩ ንገረኝ።
ኦርደር ነበር ሀምሳ ስድስት ሰባ ሶስት
ሀምሳ ስድስት ሰባ ሶስት ካስተመር ያለችበትን ቦታ ላስጠይቅና በሱ ፒን አደርግልሃለሁ። እሺ። አስኮ ነው አዎ።
ያልከኝ?
አስኮ ሳይሆን ወደ አስኮ መንገድ ነው አለችኝ። አስኮ መንገድ ማለት ደግሞ ፒያሳ ሁላ ፓ- ፒያሳ አደባባይ አልፈሽ ወደ አስኮ መንገድ መሄጃ ላይ ነው አለችኝ። እንደዛ ወደ ኪሾ ደግሞ ስድስት ሰባት ነጥብ አንድ ኪሎ ሜትር ነው። እዛ ላይ ኪሾ መጣልኝ። በእናትሽ ኧረ መሰረት እንደ ዝና ነው ደግሞ እዛ ላይ ያስጠይቅልህና ችግር የለውም እኮ ምን ማለት ነው።
እሺ በደምብ ያስጠይቅልህና እኔ በአዩ እኛ መሆን የምንል ሰይድ ይባላል። ስም ማን እሺ።
ነው? አትርሳይና አ ቼክ ይደረጋል።
ጨርስ ጨርስ